ጤና ይስጥልኝ አሊባባ
ዲዛይር ነበረኝ የሚሸጥ
ስልን
ዲዛይር ሁለት ሺህ ብለ ሞዴል ሲ የለጠፈ በለጠፈ የለጠፈ ሲ ሀያ ዘጠኝ አንድ ሚሊዮን ባንክ ይወጣሉ ሚሸ ነበረኝ ገ- እኮ ይዘውልን ይምጡ ሀሰር ብራንች ላይ ይሸጥልኝ።
ቁጥር ልስጡት
ኦኬ ግዴታ በፎቶ አይቻልም በፎቶ አይቻልም መኪናው መምጣት አለበት ግዴታ
ም፣ ቢያንስ ከስንት ሺህ ዋጋ ቢያንስ average የለውም ይዞም ለመምጣት ዋጋ ቢያንስ ይዞም ለመምጣት የለውም የሆነ ዋጋ የሚባል መኪናው መጥቶ ነው አባት መኪ- መኪናው ካልመጣ በምንም ልናውቀው አንችልማ መኪናው መጥቶ አይተነው ነው
okay እሺ